ሰላም ጤና ይስጥልን በሽት ቤት
ትላንት የበላሁት ቁጥር ነበረ እና እሺ እስካሁን ተከፍሏል። እነዛ
በዚህ ስልክ ነው
አዎ፣ በዚህ ስልክ ነው።
እሺ ስንት ብር
አራት መቶ
ወጪ አድርገህ ነው
እ እ ወጪ አድርገህ ሳይገባልህ ቀርቶ ነው
ቆርጬ ትኬት ማለት ነው።
እም ከዛ እስካሁን እንትን አል- አል- አልገባልኝም።
አውቂ ማታ- ትኬቱን ማታ አልገባው ነበር እስኪ የሚያደርጉት።
ከሸር ኮዱ ንገረኝ
አይዲውን ልንገርሽ።
አይዲን ያለው ቆሸን አዎ ሄሎ፣ ወይ አንዴ ቆይ እሺ
ስንት ብሎ የሚጀመር ነው ትኬት ID ው
ስልሳ ሁለት ስልሳ ሶስት ስልሳ ሁለት ስልሳ ሶስት ዘጠና ዘጠኝ መጨረሻው አዎ፣ ዘጠና ዘጠኝ መጨረሻ አዎ።
እሺ አሁን አብዴት እንዳያደርጉትን ልክላችኋለሁ ትንሽ ጠብቀኝ እሺ እሺ እሺ ስለደወልኩን አመሰግናለን መልካም ቀን አመሰግናለሁ። እሺ እሺ አባት